Hello. ሄሎ አይሰማም?
ይሰማል ይሰማል። ምን ልርዳ?
እንትን አሁን ደውዬ ነበርና እሺ ስፖር የስፖርቱን ቢቲንግ በርተዋላለኝ እና የስፖርቱን ቢቲንግ ለጨም- ለመጨመር ብዬ
እሺ በ- እሺ በቴሌግራም ላይ ልኬ ነበረ። እንትን ኢሚዲት ሶሻል ኔም እና አድሬሱን ልኬ ነበረ።
እ፣ እንትና ነህ ማን ነበር? ይቅርታ ስም ደረሰ ደረሰ።
ደረስ። አዎ እሺ እሺ
እሱን ትገባለህ?
አዎ
እሺ እሺ እሺ እንገባለን። እሺ አክሰብት በለስ እሺ እሺ ደረስ